እሺ
ሄሎ ሄሎ፣ አንተ ነህ?
አቤት ወይ ይቅርታ መልሼ ደወልኩኝ።
እ እኔ የምልህ መልሼ ደወልኩኝ፣ ይቅርታ።
እሺ እሺ ሂሳቡ back office ላይ ያለው ከካሸሯ ጋር ነው ተመሳሳይ አልሆንልህ ያለው?
እ back office ተመሳሳይ አይደለም ሂሳቡ ያልከኝ።
back office ሂሳብ ምናምን ለማየት ነበረ በስልኬ እንትን ያልኩት።
እሺ
ከዛን ሳየው የሆነች አንዴ የመጀመሪያ ጊዜ ሂሳቡን በትክክል አሳይቶኝ ነበር። ከዛ በኋላ አስቸገረኝ። እኔ ራሱ ትክክል አላመጣልኝ ከማን ጋር ነው ትክክል ያለው ነው? ከካሸሯ ከምትሰጥህ ጋር ነው?
እ
ይኸውልህ back office ትክክለኛ result የምታየው የካሸሯን ሳይሆን back office ኡ ላይ ያለው ነው ትክክለኛ። እ ግን ከኛ back office የአንተ back office እና እኛ የምንልክልህ ሪፖርት ተመሳሳይ ካልሆነ ነው እንጂ ችግሩ የ cashier ጋር እ እርግጠኛ መሆን አይቻልም። back office ህን አይተህ ነው አንተ መቀበል ያለብህ ሂሳብ።
አይ እነሱ የሚያወጡትና እንትኑ ሊለያይ ይችላል ነው።
ይለያያል። አዎ ካሸሮቹ ምን እንደሚ ወይ የሆነ ስህተትም ሊኖር ይችላል። ምን እንደሚያደርጉ አይታወቅም። ስለዚህ back office ነው ያንተ ትክክለኛ እንትንህ back office ኡ እ ነው። እዛ ላይ ነው ትክክለኛ ሂሳብ የምታየው የሚሆነው ሂሳብ እንጂ የካሸሯ ጋር ተመሳሳይ አልመጣብኝም ብለህ ከ- የካሸሯ ልክ ነው ማለት እ ይከብዳል።
እህ። እሺ back office ኤ ስልሽ አባባሌ እሺ የሆነ ቀን ወደ ኋላ አይቼ ነበር ባለፈው እሺ ሳይ ተመሳሳይ ነው ከእነሱ ጋር የመጣው ብር ማለት ነው ከካሸሮቹ ጋር ማለት ነው።
ከካሽሮቹ ጋር ማለት ነው።
አሁንም ከዛ ቢሆን አንተ እንደገና መ- እሺ እንደገና ሳየው ደግሞ እሱን ራሱ ቀን ሳየው ቀየረብኝ። እንደዚህ ሲሆን ግራ ገብቶኝ እኮ ነው።
እሺ እስኪ ከኛ ጋር check እንድናደርግልህ እ እስኪ ልላክልህና በቃ ከአንተ ጋር check ታደርገዋለህ። የዘጠኝና አስርን ልላክልህ።
እስኪ ላኪልኝና ልየውና ካልሆነ እደውልልሻለሁ መልሼ እሺ ይቻላል።
እሺ እሺ እሺ ቻው።